ጤና ይስጥልኝ በሽታዎች መቼ ነው የምንረዳው?
ጤና ይስጥልኝ ሰላም
የቤስት ቤት እንትን ነበረ ፋንታሲ ፕሪሜር ሊግ ግሩፕ ነበርኩኝ እና እንትን እሱ ላይ ለመግባት ነበረ ፈልጌ ነው። ወደዚህ ይላቸው ብሎኝ ነው።
ስልክህን ሊያዝና አዎ፣ መልሼ እደውልልሃለሁ እሺ እሺ እሺ።
እሺ ማን ልበል ይቅርታ ስምህን ሀፍቶም ጸጋይ በቃ እደውልልሃለሁ እሺ